Hello hello Hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ስኬት ቴክኖሎጂ ነበር የምልህ።
እ እ
ስኬት ቴክኖሎጂ ነበር cash register ቦታ ነበር የደወልከው አዎ እዚህ ቦሌ ጋር እ
በእናትሽ አንድ እንትን መረጃ ፈልጌ ነው። ማሽን ባለፈው አሰርቼ መጥቼ ነበረ እና
እሺ እ አመታዊ Z report እና ወራዊ Z report ልናወጣ ስንል እም፣ እ አስቸገረን። እ እዚሽ cashier ዋ ላይ ነው ቁጭ ብያለሁ። ብትነግሪኝ እንዴት አድርጌ ምንድነው እንደማወጣ ያስቸገረህ?
እኔ እንጃ። እ እስቲ የሚለውን ጠይቂያት እስኪ አንዴ አውረት
Hello ወይማ አቤት ምንድነው የሚልሽ?
እ?
ምንድነው የሚልሽ?
እ ወራዊ እንትኑን ለማውጣት እ ይመልሳል።
እሺ ምንድነው የሚመልሰው እኮ ምንድነው የሚልሽ እዛ ላይ
እ እስኪ ልሞክረው።
እ
እሺ ዜሮ ስምንት ዜሮ ሰባት ሀያ አራት ነው ዜሮ ስድስት ዜሮ ስምንት
ሄሎ
Confirm ነው የሚለው
ምን Confirm
ኧረ እንደዚህ የሚል ነገር የለም
Yes ስንለው እ ሙሉ ይወጣል ማለት ረጅም ይወጣል ምን እኮ fiscal ላይ ያዘሽ ይሆናላ እ Fiscal ላይ ያዘሽው እንዳይሆኑ የሚያወጣ C O N F አይ
ምን summary ለማውጣት ብለሽ ነው አዎ ወራዊ ለማውጣት ማለት ነው እኮ ሜኑን ንኪ እስኪ
እ
እኮ fiscal ላይ ያዘሽው ነው summary ላይ አድርገሽው አውጪ
እኮ እኮ አሁን summary አለኝ
እኮ star ዋን summary ላይ አድርጊያት star አለች አይደለ እ
star የለችም ከ-
አለች።
roll አለች star ነገር ንኪያት roll ዋን
ኤክተሯ አለኝ ካት ከሜኑ ጎን roll አለች አይደል አ ንኪያት እሷን ከፍ ዝቅ ታደርግልሻለች
እም፣ እሺ ኤክተሯ እንዴት ነው ምነካት? የማባዛቷን roll ዋን ንኪያት roll ኡን ተጫኝ
እ roll ኡን ተጫኝ
እሺ ተጫን አ summary ላይ ሆነች
አይ አልሆነም።
በቃ እዚህ ይዞት ይምጡና ያውጡ በቃ እማችን ሆነ
እሺ
hello እሺ እሺ እኮ roll ከ menu ጎን ያለውን roll ነካሽ
ቆይ እስኪ እንደገና ነው
ም- አሁን ምንድን ነው የፈለግሽ summary ነው ምንድን ነው የፈለግሽማ
ነካው እ ሜኑን ንኪ እስቲ ሙሉ ሜኑን ንኪ
እሺ
hello
እሺ
hello ተንቀሳቀሽ ይቆራረጣል ወይ ስልኩን ያዥው በስነ ስርዓት
እሺ roll ነክቻለሁ።
ሜኑን ንኪ ሜኑን ንኪ hello እሺ
hello
አልሰማንም አንተ hello hello
ሰም ንገሪኝ hello ጋሼ እርሶ ይሻላሉ። እሷ ምንም አትችልበትም። እርሶ አዋሩኝ።
እሺ
ሜኑን ንኩ።
ምኑን ኪስ
hello hello፣ አቤት ሜኑን ነኩ። hello
ነክቻለሁ ነክች
እ፣ ስልኮት ይቆራረጣል።
እሺ menu menu ን ነክቻለሁ እሺ ሁለ- ምን- summary ለማውጣት ፈልገው ነው አዎ አዎ ወራዊ
እኮ ሁለትና ሶስትን ንኩ።
ሁለትና ሶስት ንኪ እሺ እሺ ከዛ total
total total ንኪ እሺ
ከዛ እ፣ በ roll ዋ ከ menu ጎን roll አለች አይደል? ቢጫ ነገር ጽሑፍ አዎ roll በእሷ ዝቅና ከፍ ትላለች። star roll።
ነገር X ነገር X ምልክት hello roll እሺ X ምልክት roll አዎ X ምልክት ነገር አለች።
አዎ አዎ ቀስት ነገር አዎ እ እሷ summary ላይ መሆኗን ወደ ታች ዝቅ ማለቷን ይዩት።
ወደ summary ላይ ሆኗል አይደል? ወደ ታች ዝቅ ብሎ ወደ ታች ዝቅ ብሎ summary ላይ ሆኗል። እ? summary ላይ አልሆነም።
እኮ በ roll roll ዋን ንኪያታ roll ዋን roll ኡን roll ኡን ንኪ ደግመሽ። እሺ አሁን ሆኖልሻል በላት።
አሁን ደግሜ ልንካው። አልሆነም አይደል? አሁን summary ላይ ሆኗል።
በቃ ከዛ ደግሞ total እንኩት።
total ንኪ። እሺ
ከዛ የምትፈልጉትን ቀን አስገቡ።
ቀን አስገቢስ ዜሮ ስምንት
ዜሮ ስምንት ዜሮ ሰባት ሀያ ሀያ አራት አራት አዎ ዜሮ ስምንት ዜሮ ሰባት ሀያ አራት ከዛ አስገቢ።
እታችኛው ደግሞ
ቆይ ዜሮ ስምንት ዜ- እታች ደግሞ ዜሮ ስድስት ዜሮ ስድስት ዜሮ ስምንት ዜሮ ስድስት ዜሮ ስምንት ሀያ አራት ሀያ አራት አዎ።
እሺ ከዛ ከዛ total
total አዎ አዎ።
እ አመሰግናለሁ እናቴ።
እሺ ጋሽ እሺ እናቴ አንድ ነው።